እሷ ናት እዛ shop ያለችው shop ያለችው እሷ ናት።
hello፣ ኃይለ ቃል እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን አረ ከ Best Bet ነው የምደውልልሽ።
እ ከ Best Bet
ከቤት ከ Best Bet
okay።
game አስጭናችሁ ነበር እኛ ጋር መሰለኝ አይደለ?
አዎ አዎ ሱቅ ነው ያለሽ አንቺ አሁን?
አዎ፣ እዛው ነኝ። አዎ ምንድን ነው game ኦቹ አልከፈቱም?
አንደኛው spin ኡ እና keno ነው ያለው። spin ኡ spin ኡ አለ። keno ደግሞ ቲቪ ላይ አይመጣም፣ ኮምፒውተሩ ላይ ብቻ ነው የሚመጣው።
ይሄ ነው ማለት ነው።
አዎ፣ keno ነው የሌለው። ቲቪ ላይ የማይመጣልን keno ነው የ TV ው AnyDesk የትኛው ነው?
እ የ TV ው AnyDesk የትኛው ነው? AnyDesk ልከሽልናል አይደለ?
Any- AnyDesk ኡን ላክልህ።
የቲቪውን ንገሪ፣ ቁጥሩን ንገሪኝ እስቲ።
እሺ፣ እነግርሃለሁ።
ልጁ ሳትዘጊው ንገሪኝ።
እሺ፣ እሺ፣ እሺ።
ቁጥሩን ንገረኝ። አስራ ስምንት
አስራ ስምንት
አስራ ስድስት አስራ ስድስት
ሰማንያ ዘጠኝ ሰማንያ ዘጠኝ ዘጠና ሰባት ሰማንያ ሰባት ዘጠና ሰባት ሰማንያ ሰባት የቲቪው ነው አይደለ? ይሄ AnyDesk ኡ ነው።
ከቲቪው ጋር የተገናኘው ኮምፒውተር ማለት ነው።
አ
በቃ እሺ፣ ሲመጣ accept በይኝና ግን ይሄ ነው ቅድም የተላከልን ግን ሌላ ነው።
ነው እንዴ? አይ ይሄ ነው።
ይሄ ነው እዚህ አ ይሄኛው ነው።
በቃ ሲመጣ accept በይኝና check አደርግልሻለሁ።
እሺ እሺ